አም ሄሎ ሄሎ
ቤት አይሰማም ይሰማኛል። እንትን ገንዘብ መቶ ዘጠና ላኬ ወደ ቴሌብር ወጣችብኝ።
አዎ ደውለልህ እና- ነበር አይደለ?
አዎ ደውዬ ነበርኩ።
እሺ ይገባልሃል። እሺ ስ- ስ- ነገ ይገባል።
እንዴት ነች? ነገ ትገባለች።
አዎ
እ፣ በዚህ አሁን አንችልም።
እ፣ አላወኩም። system ስላስቸገራቸው ነው Chapa ዎች።
እንደዛ ነው።
አዎ
እሺ እሺ